አብሮ ይስጥልን። እንዴት ናችሁ?
እግዚአብሔር ይመስገን።
ሰላም ናችሁ? hello hello፣
hello፣ ይሰማል?
እ ድምጻችሁ እየተቆራረጠብኝ ነው።
እሺ፣ ምን ነበረ ጉዳዮች? long time ነው።
አውቄያለሁ አውቄያለሁ። እ የግል ህይወት አለው አይደል? እሺ ፕሮግራም
አዎ፣ የአንድ ሰው ህይወት የሚል ፕሮግራም አለን። አዎ፣ ያ የአንድ ሰው ህይወት እዛ ፕሮግራም ላይ ለመቅረብ ነበረ።
እሺ።
ከባህር ዳር ነው የደወልኩት።
ታሪኮችን ላካፍል ፈልገው ነው።
አቤት
የአንድ ሰው ህይወት የሚል ፕሮግራም አለ። ታሪኮችን ለማቅረብ ፈልገው ነው።
አዎ አዎ፣ እንደዛ ነው የፈለግኩት በትክክል።
እሺ፣ እሺ፣ ልመዝግቦ እና እንደውልልዎታለን።
እሺ እሺ።
እሺ፣ ማን በል-
ስምዐኮነ መላክ
ማኮ-
ስምዐኮነ መላክ እሺ፣
ስሜን ማለት ነው።
እሺ። ስሞት ነው አሁን የነገሩኝ?
አዎ ስምዐኮነ መላክ ምናልባት ግዕዝ ስለሆነ አዎ።
ሊከብድ ስለሚችል የእርሶና የአባቱ ስም አንድ ላይ ነው ወይ ማለት ነው?
እ እ አዎ ትክክለኛ ስሜ ነው። ትክክለኛ ስሜ ነው።
እና የአባቱ ስም መላክ ነው።
አዎ የእኔ ስምዐኮነ ነው። የፋዘር ደግሞ መልአክ ማለት ነው።
እሺ፣ እሺ፣ ገብቶኛል። ስልክ ቁጥሩ ያ- ያ- ዜሮ ዜሮ ዘጠኝ
እሺ፣ ዜሮ ዜሮ አስራ አራት አዎ አሁን የደወልኩበት ቁጥር ማለት ነው።
እሺ፣ እሺ።
ሄሎ
ሄሎ
አቤት አቤት ሄሎ ሄሎ ሄሎ ሄሎ ድምጻችሁ እየተሰማኝ አይደለም። እያናገራችሁኝ ከሆነ